hello
ወይ
ወይ እንዴት ወይ ነሽ?
አለው ነው አለሁ ደህና ላስነሳሽ። አስራ ሁለት ሃያ አንድ
አስራ ሁለት ሀያ አንድ pin ነው ወሎ ሰፈር ይላል። ገና ይኸውት እደውልለታለሁ። ኢንሳ ጋር አላ ኢንሳ ኢንሳ ነኝ አለችኝ። ኢንሳ ጋር በይ።
ኢንሳይት ነው በቃ ወሎ ሰፈር አለፍ ብሎ አምባሳደር አምባሳደር ይደርስ ማለት ነው።
አምባሳደር አይ አምባሳደር ማለት ነው። ወሎ ሰፈር አምባሲ አለፍ ብሎ በቃ ወሎ ሰፈር ወደ ወንጌላዊት መሄጃ ኪሎ በይው ሜትር ይሞላል?
ይሞላል። እንዲህ አንድ ኪሎ ሜትር ይሞላል ነው ከዛ ከወሎ ሰፈር
እም።
እንዴ ቀላል ይሞላል እንዴ?
እሺ አይልሃለሁ ፒን እሺ፣ እሺ።
አቡበከር
አብልክ በይው